ተጨንቆ ተስፋ ለኔ ሆነኝ ከትላንት አንስቶ እስካሁኗ ቀኔ እኔስ ምስጋና አለኝ ከአምላኬ ቀጥሎ ለደጉ ወገኔ አለኝ ወገን አለኝ እኔም አለኝ አለኝ ላመስግነው እስኪ ይስማኝ አለኝ ወገን አለኝ እኔም አለኝ አለኝ ላመስግነው እስኪ ይስማኝ አለኝ ወገን አለኝ እኔም አለኝ አለኝ